ሌላው ጤና ይስጥልን ቤተሰብ ቤት አ- አለን አለን።
እሺ ምን ነበር አባትሽ እንጃ ትናንት ማታ በስ ቤት ይጫወታለሁ። ከዛ በኋላ እ፣ አንድ ሺ ዊትድሮ ያደርጋለሁ። ከዛ በኋላ ባንድ ጊዜ ያደርጋለሁ እኮ እስካሁን አልመጣችም።
አ- እንትን ነው ቼንዲንግ ላይ ነው ያለው ሀ ባንድ ጊዜ ነው ይላለው።
ወደ ቴሌብር ነበረ
ሀ ወላ ቴሌ ነበር ነው አዎ በቃ እሺ ለሳንቲም ፊዎች ያሳውቀናል እሺ እየተስተካከለ ነው እ- ይገባል ይሄ ቁጥር ሲስተር፣ ይሄ ቁጥር አይደለም።
አ ልክ ነህ እኮ ፔንዲንግ ላይ ነው ስላልከኝ ነው
ሀው ፔንዲንግ ላይ ነው የብዙዎች እና አሳውቀናል ለሳንቲም ፔ
እሺ ይገባል ትንሽ ጠብቅ